ሁሉ ስፖርት ነው ባኮ የምለደው።
ሰላም ሰላም ዋልሽ።
እግዚአብሔር ይመስገን።
ጥያቄ ልጠይቅሽ ነበር። በአስራ ዘጠኝ October አስራ ዘጠኝ ማለት ነው እሺ የሆነ transaction ወደ account ብር ልኬ ነበር ከሲ በሲቢ ብር በኩል እሺ።
ከዛ ግን አልገባም። check ታገኛለሽ?
withdraw አድርገው ነው
አዎ ከ transaction history ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ቴሌግራም ቁጥራችሁ የትኛው ነው?
ዜሮ ዘጠኝ ሰባ ስምንት ቆይ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እና ዝም ብዬ screenshot ኡን ልላከው?
አዎ እሺ እሺ thank you